ጤና ይስጥልን ቢጂአይ ኢትዮጵያ ህይወት ነኝ ባኮ ምድር እንዳው
ትናንትና አንድ machine report አድርገን ነበር እና ለ maintenance እሺ እስካሁን ድረስ እ፣ ማንም አልሄደላቸው።
እሺ ደንበኛችን እባክዎትን ቢጂአይ ID ዎትን ይንገሩን።
ቢጂአይ ID ሳይሆን እ፣ TIN number ልንገድ እሺ ይንገሩን።
ሶስት ዜሮ
እሺ ሶስት ዜሮች ሀምሳ ዘጠኝ ሰላሳ ሰባት ሰላሳ ሰባት ስድስት አርባ አራት
እንታሉኝ ደንበኛችን ከሰላሳ ሰባት በኋላ ስድስት አርባ አራት ስድስት አርባ አራት እሺ እባክዎትን መስመር ላይ ይጠብቁኝ። ሁለሌ ክፍለ ከተማ ዜሮ ሰባት አስራ ሰባት ነው የእርስዎ ቤት። አዎ ትላንትና አስመዝግበው ነበረ።
እሺ ታዲያ እስካሁን ድረስ ምን ነው በሰላም ነው?
ደንበኛችን ምናልባት ከእርስዎ በፊት ብዙ ያስመዘገቡ ሰዎች ስለሚኖሩ እርስዎ ጋር ለመድረስ ወረፋ በዝቶባቸው ይሆናል እንጂ ይደርሳሉ።
ልክ ነው። እኔ ይኸውልሽ sales executive ነኝ። እሺ የብዙ staff ነኝ እና እሺ ከቻላችሁ ቶሎ ሄዱላቸው። በጣም complain እየመጣብን ነው እና እሺ፣ እሺ። በድጋሜ እኔ update አድርጌ መልሰው እንደደወሉ እልክላችኋለሁ። እሺ፣ ሌላ ምረዳዎት ነገር አለ?
ሌላ ምንም የለም። ብቻ ፈጠን ብለው እንዲሄዱ ተባበሪ እሺ፣ እሺ። ለደወሉ እናመሰግናለን። አገልግሎቴ ላይ ያለዎትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን ይሁንልን።
thank you